ወይ ማን አልሽ? እሺ ኦኬ አ አዩ ለኔ ነበረ ላክልኝ ብዬው አየሸዋ ቤዛ
ሄሎ ሶስና
አቤት፣ እንዴት ነሽ?
ሰላም ነው አለው።
አለን እግዚአብሔር ይመስገን። እሺ ምንድን ነበረ?
ቲቪ ሶስቱም አልከፍታለ ቆየው። ከ- አሁን ለምሳሌ ልወጣ ነው። በኋላ ልደውልልኝ። ምሳ አልበላውም ወይስ በፍጥነት ይሰራል? እሺ እየራበኝ አዎ።
ስለሆነ ነው። ልላክልሽ ንገሪኝ።
እንግዲህ አ ንገሪኝ፣ እየነገርሽኝ ከፈለግሽ ምን? እሺ አስራ አንድ እሺ
አስራ አንድ ሀያ አንድ ዜሮ ስድስት ስልሳ ዜሮ ዘጠኝ ስድስት መጨረሻው አዎ መጨረሻው ስልሳ ዘጠኝ አዎ ለገዛኝ እኮ ልኬለት ነበር እ?
ምንድን ነው የሚለው? ምን ሆነባችሁ ነው?
ይኸው ምንም ስንከፍተው connection አልነበረም ነበር አለ። አዎ ሴት ልበል ቆይ connection እስቲ አባቴ ፈቅ በል አንዴ ፈቅ በል ሴት ልበል ፈቅ በል ይሻለ።
ፊት ለፊት ላይ ቆመዋላ እንዴት ብዬ ሴት ልበል ምን ላይ ይኸው እየሰሩት አይደለ ላይ ነው ያሲ ነው የምነካት ያው ያው ነበር በቃ የሆነ ሰው እየጻፈ ተይው። አክሰብት በይሽ በቃ ተይው በቃ እሺ።
ይኸው ብሩክ ማነክ ተስፋዬነት ብሩክ ብቻ ነው ያላቅም እሺ
አክሴፕት አልኩክ እሺ
ሶ- ሶስቱም ቲቪ አልከፍት ነው ያለን። ዝም ብለህ አንዱ ነው ሲግናል ይላል፣ አንዱ እንደውም ምንም እነኝን አንዱ አፕሊኬሽኖቹን አያመጣም አንዱ ማለት ነው ሶስና ወይ አንዱ አልተሰካም። እሺ በትክክል ቲቪው ተሰክቷል።
ይኸው ይቺ ደግሞ የኬብል አልተሰካም። እዚህ ጋር አየሽኝ? ይኸውልሽ ይኸው እንትኗን ተከትያት ቀስቷን እሺ እያየኋት ነው።
ይኸው፣ ከሷ ነው ይኸው፣ አንድ ቲቪ አንድ ሁለት ብቻ ነው አሁን ይኸኛው እሺ፣ አሁን ነጭ አይደለ?
ኬብል እየነካው ነው አሁን ቆይ እሺ አሁን ልክፈትልሽና
ክፈቶች እዚህ ጋር ደግሞ no program ብሎ አንዱ ቲቪ ላይ cancel ወይም okay አድርጉኝ የሚል ነገር መጣ። ሁለቱ እየከፈተ ነው።
አዎ እኮ እሱ ጋር እኮ ነው የምልሽ እሱ ጋር no ያልተነካ ፕሮግራም ነገር ይላል ከላይ። ምን ልንካ ታዲያ?
ቆይ እንትን እሱን ገዜ ይነግርሻል ስቴፕ እ?
እሱን ገዜ ይነግርሻል በኋላ ከምሳ በኋላ ይሄ አሁን ልክፈትልሽ መጀመሪያ እስቲኑና ኬኖ እየከፈተ ነው።
ከፈት አይደል አሁን አንዱን ያልከፍትም ያለው ሸዋ እሱ እስቲኑ ለምን እንደሆነ ከፍቷል።
ታውቂያለሽ ኬኖ አለ
በቃ ኤችዲኤምአይ ኬብል በትክክል አልተሰካም ሁለቱም ከፈታውና አንዱ ነው የከፈተው። አንዱ display one፣ display two፣ display six ብሎ አምጥቶ እም ቆሟል። keno ጠፍቷል። እስቲ ብቻ ከፈተ።
እሱ ውሳኔ ከፈተው አዎ እሺ፣ ሁለቱም surf እያደረገ ነው።
እሺ
አንዷ ደግሞ ሚኒማይዝ ሆናለች። አሁን አይ እየከፈተች እኔ ያለች አርጌው እስቲ ነው።
እኔ አርጌው ነው ግን ሁለቱም ከፈታ አዎ ከፈተ።
እሺ እሱ ማክሲማይዝ እንደዚህ ማድረግ ነው በቃ አዎ።
እሺ በቃ እሺ ወዲያኛው የውሻው ኬብሉ አልተሰካም ለገዜ ንገሪውና እንዴት እንደሚሰካ ይነግራቸዋል ኬብሉ አለመሰካት ሳይሆን ሲጀመር እኮ እ፣ ገ- ገዜ እየጫነው ብሎ ነው አቤል ኮኔክሽን ጠፋ ብሎ ሄደው አይደል ትናንት?
ነው እንዴ ፋይሉ አዋ ገና ነው ሳያልቅ አዋ ነው ፕሮግራም ምናምን ነው እኮ የሚለው እያልኩህ ነው። ፎቶን ስቴል አይ አይደለም የሚለውን ነገር አይ ተይው ተይው እሺ የ- የ- ውሻው ፋይል ገና አልተጫነም ማለት ነው አዎ ካንስሎ በቃ።
ኢሞኪ አድርጉኝ ይላል። እሺ እሺ።
ሌላው ደግሞ በቃ ቆይ፣ ልደ ቆይ።
ፋይናንስ ጋር ደውል መሰለኝ። ቢቲካሽ ጨርሰናል። ታችኛው ቤትም ቢቲካሽ አልተላከልንም።
ፒቲ ካሽ ፒቲ ካሽማ ከፋይናንስ ህይወት ጋር ነው የሚገናኘው ስለዚህ ልደውልላቸው።
አዎ።
ግን አሁንም spin ኡ ጠፋ እየነካካቸው ነው።
አይ ፈልጌው ነው። ቆይ እዚህ ጋር download ላደርግልሽ ነው።
እሺ download ላረግ ነው። ኧረ በእናታችሁ ተረኛው ሁላ ኧረ አፈር ብሉ።
በቃ download ይሁን። እሺ ውሻው
እሺ አሀ የውሻውን ዳውንሎድ እያረግሽ ነው አ እና
እሺ እስፒዱ መጣውና እስቲ ነው መጣው በቃ ያርግሽ ልጆቹ የውሻው እኮ ሊባሉን ነው የሚደርሱት።
በቃ ያርግ የውሻው በቃ ከዛ ለ- ሲወርድ ራ እኮ ምን ትከፍቻል ምን ምን ላይ ነው የሚያደ- ዳውንሎድ እያደረገ ያለው?
እያረገ ነው።
እዛኛው- ላሳይሽ ቦታውን።
አዎ ማለት እዛውኛው ስክሪኑ ቲቪ ላይ አይ ይኸው ይኸውልሽ ለብቻው ነው።
ለብቻው እሺ አይሻዋ እዚህ ጋር
አዎ ከምነካካብሽ ብዬ ነው። ልጆቹ በቃ እየወጡ ነው።
ልውጣ እኔ።
እሺ እ?
እሺ። አዎ በቃ እኔም ይኸው ጨረስኩ። እሺ